ነው ጤና ይስጥልኝ ቤስት
ሄሎ
ሄሎ አቤት ሄሎ ሰላም ነሽ?
ሰላም እንዴት ነህ?
ገንዘቡ ስህተት ሆናት ስህተት ነው የውትድረው
ዊዝድሮ አድርገና እሺ ቤስት ቤት ቁጥርና የደወልክበት አሁን ነይ
አዎ ሆነ አንድ ሺህ ውትድረው በናት አዎ ቤስት ቤት ቁጥር አሁን የደወልክበት ነው ወይስ ሌላ ነው? ቤስት ቤት ቁጥር አሁን የደወልክበት ነው ወይስ ሌላ ነው? ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ እሺ
አስራ አምስት አስራ አምስት
አስራ አምስት አስራ አምስት ዘጠና ሰባት
አዎ የደወልክበት ነው አይደለ?
ሰላሳ ስምንት
አዎ ዘጠና ሰባት ሰላሳ ስምንት ነይ ዘጠና ዘጠና ሰባት ሰላሳ ስምንት እሺ check እያደረኩልህ ነው። እሺ
እሺ
አንድ ሺህ ብር ነው።
አዎ መቼ ነው መቼ ነው? ዛሬ ነው አይደለ?
አዎ አዎ ዛሬ ነው ዛሬ ነው። አሁን ሰዓቱ አስር ደቂቃ ከምናምን አስራ አንድ ደቂቃ
አስር ሰዓት እሺ።
withdraw withdraw
withdraw በሳንቲም ፔይ ነው ያረከው አይደለ? ገብቶልሃል እኮ ገብቶልሃል እኮ።
እና አዎ በቴሌብር ቴሌብር ላይ ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት ላይ ገብቷል።
እሺ እሺ እሺ